ሄሎ ሄሎ እሺ እንትን ባለፈው እንትን አወጣለሁ ብዬ ዊዝዶ አወጣለሁ ብዬ በሳንቲም ያል ነበር መውጣት የነበረብኝ እሺ በ vou- voucher እንትን ስለው ቆረጠብኝ መቶ ብር።
እሺ ጠብቀኝ አንዴ Hello አቤት መቼ ነበር ያረከው እ፣ ትላንት ወይ ከትላንት ወዲያ
እሺ አንዴ እሺ እሺ እሺ
ቁጥሩን ንገረኝ እስኪ የ BestBet ቁጥርህን የ የምኑን የ BestBet የምትጠቀምበት ስልክ ቁጥር Okay አስር ዘጠና አንድ እሺ ስልሳ ሶስት ሀምሳ ስምንት ስልሳ ሶስት ሀምሳ ሀምሳ ስምንት ስምንት አ አ ስንት ብር ነው መቶ ብር እሺ፣ አንዴ ጠብቀኝ እሺ እሺ እሺ